ጤና ይስጥልኝ ደስሜ ባኮ ምን ልርዳዎት?
ሰላም ነሽ ነው? እንትን የማሽኑ አዲስ ማሽን ተገጥሞልን ነበር ነው የእሱ ከሴቶቹ እሺ።
አካባቢ ችግር አለው እና ጥገና እንዲደረግልን ነበር።
ከሶኬቱ አዎ የራሱ የማሽኑ ሶኬት ማለት ነው።
እህ፣ እህ፣ እህ። እሺ ደንበኛችን ቢጫ ID ዎት ይነግሩኛል?
አስራ ስምንት
እሺ ቅርታ ደንበኛችን አንዴ መስመር ላይ ይጠብቁኛል ከይቅርታ ጋር